Hello ተመስገን
ሰላም ነው ተመስገን። ማን ነው? ሰለሞን አዲያስነት እባላለሁ። ባለፈው ተመዝግቤ ነበር፣ እሺ
አልደወላችሁልኝም።
ሰለሞን አደፍርስ በዚህ ስልክ ነው የተመዘገቡት አዎ
እ የስራ ጥሪ እ እኛ ቢሮ መጥተው ተመዝግበው ነበር እንዴ ሰለሞን
ሄሎ አቤት ቢሮ መጥተው ተመዝግበው ነበረ ወይስ እንጠራውታለን ብለነውት ነው ቢሮ መጥተው ነበር አይ እንጠራውታለን ተባብለን link ኡን እንልክልታለን ያሉኝ እሺ፣ ቴሌግራም ላይ እሺ ተልኮሎታል እሱ
አይ link ኡን አሁን አሁን ያሱ ስልክ normal ስልክ ስለሆነ አ ሌላ ስልክ ልስጥህና በዛ ትልክልኛለህ።
በ message ነው የምልክሎት እኮ ከዛ እርስዎ ከፍተው እንትን ያደርጉታል
እኮ normal ስልክ ነው ያዝኩት እኔ
እኮ text message ነው የምልክሎት link ኡን ጽሁፉን እሺ
እሺ አይ ምንም የገባልኝንማ በቀደም ልክልሃለሁ ብላኝ አላክችልኝ
እሺ በ- በዚህ ስልክ በምን ስልክ ልላክሎት
ሌላ ስልክ check ስላደርግልህ ሌላ ስልክ ካለ ንገሩኝ እሺ ንገሩኝ ሀያ እ ዜሮ ዘጠኝ ሀያ ሀምሳ ሰባት ሀምሳ ሰባት ስልሳ ዘጠኝ ስልሳ ዘጠኝ ሰላሳ ሰባት
ሰላሳ ሰባት እሺ አዎ፣ የቴሌግራም ሊንኩን በዚህ ልክሎታለሁኝ እሺ አመሰግናለሁ እሺ መልካም ቀን